hello ሀሴት ነኝ።
ሀሴት እንዴት አመሸሽ?
አለሁልህ ቡሽራ፣ እንዴት ነህ?
አለሁ። ይሄን ኮተታም order ጨረስኩ።
እሺ ጎበዝ፣ ንገረኝ። እሺ፣ ስልሳ አንድ ዘጠና ሶስት ነው ከቻልሽ በዜሮ minute ስልሳ አንድ ዘጠና ሶስት አዎ፣ ከቻልሽ በዜሮ minute ካልቻልሽ ደግሞ በአንድ ደቂቃ በአንድ ደቂቃ
በዜሮ አይቻልም።
በዜሮ እናድርገው።
ያንኛው ሶስት ጭራሽ ኮምፕሊት አቁሞ- እንዳልለው
ወይ ባለስልጣን መሆን ንግስት መሆን እኮ አስቸጋሪ ነው።
anyways፣ እሺ ቡሽራ፣ እ፣ ያንኛው ስልክ አይሰራም ነው።
corner
ኧረ ኧረ corner አይደለም፣ እሱ cancel ነው ያለኝ።
አዎ፣ እሱ cancel ሆኗል።
ይሄ ሸገር ከሸገር አራት ነው።
ሌላኛው እሱ እኮ ምን የና- ሆነ?
ሞተ- የሞተረኛው ነው። corner ኡ cancel ነው ይሄንንማ መሰለኝ።
complete ልልሃለሁ። አይ ኧረ ያንኛውን ልልሃለሁ።
ማን ያልኩት ያንኛውን ያልኩት በቃ እኔ ያልኩሽ ያንኛው ስልክ ዜሮ አንድ አንድ በፊቱ የበፊቱ አዎ፣ እሱ በቃ በዛ ጭራሽ አይሰራም ነው።
አዎ፣ ጭራሽ አሁን ብትደውሉበት አይሰራም።
ውይ አይ በቃ እሺ፣ እሺ thank ውሻ you ቻው፣ መልካም ምሽት ለአንተም bye።
ቻው።
እሺ